ሄሎ
ሄሎ፣ በእናትሽ ከቻፓ ወደ ቴሌ ብር ብር ልኬ የት እንደገባ አላየሁም።
ከቻፓ ነው ከ- ከ game ላይ ነው ከምንድን ነው የላኩት?
ቤት ቤት ነው የላኩት።
ከቤት ቤት በቻፓ ነው በሳንቲም?
በቻፓ ነው።
እሺ ስልክ ቁጥር ይንገሩኝ። የቴሌብር ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሰላሳ ዜሮ ዘጠኝ ሰላሳ
ሀያ አንድ
ሀያ አንድ
ስልሳ አምስት
ስልሳ አምስት
ሰላሳ ሶስት
ስንት ብር ነው?
አምስት መቶ ብር
መቼ ነው?
ትናንት ወዲያ ማታ ነው።
እሺ ገቢ ተደርጎለታል። እሺ አካውንቱን ቼክ ያድርጉ።
እ?
ቴሌብር ቴሌብር አካውንቶች ላይ ገቢ ተደርጓል። አካውንቱን ቼክ ያድርጉ።
እሺ
Thank you.